ያደረቃችሁኝ ቤት በኩል ጾሙን?
ጤና ይስጥልን። ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ልርዳዎት?
እ ም- ጋዝ ማን ነው ማሽን እምቢ ብሎ ነበረ።
እሺ፣ የ draft machine ነው።
አዎ የድራፍት ማሽን
እሺ፣ technician አንዴ እንዲያየውን የቢጂአይ መለያ ቁጥሮትን ወይም የ TIN number ኦትን ይንገሩ።
TIN number ልንገርሽ እሺ፣ ዜሮ ዜሮ አርባ
ዜሮ ዜሮ አርባ ሀያ አምስት ሀያ ስድስት
ሀያ አምስት ሀያ ስድስት
ዘጠና ዘጠኝ ዘጠና ዘጠኝ ዜሮ ዜሮ አርባ ሀያ አምስት ሀያ ስድስት ዘጠና ዘጠኝ አዎ ዜሮ ዜሮ አርባ ሀያ አምስት ሀያ ስድስት ዘጠና ዘጠኝ እሺ፣ ነች። ሰለሞን ግሮሰሪ ነው።
አዎ አዎ ሙሉ ስሞትን ይንገሩኝ።
ሰለሞን
ግሮሰሪ አዎ ሰለሞን መዝገቡ አወቁ
አሁን በደወሉበት ስልክ ልያዝሎት።
አይ ሌላ ስልክ ሌላ ስልክ እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ እሺ፣ ሰላሳ ስምንት ሰላሳ ስምንት አስራ ሰላሳ አምስት ስምንት አስራ አምስት ዜሮ አምስት አምስት ዜሮ አምስት ሀያ አምስት
እሺ፣ የት አካባቢ ነው የሚገኙት?
ሰሚት ፍየል ቤት
እሺ፣ ምንድን ነው የሆነ የድራፍት ማሽኑ dispenser
መግጠም ጋዝ።
ይቻላል ወይስ?
አይ ጋዝ አያስተላልፍ እሺ፣ ዲስፔንሰሩ ጋዛ ያስተላልፈ አዎ እሺ ለሚመችን ቅሬታውን ወደሚመለከተው አካል አስተላልፍ የለውታለ መጠገና እሺ፣ በተቻለ አመሰግናለሁ።
አሉ እሺ